እንዴት ማለት ነው?
ሰላም ጤና ይስጥልኝ። ቴሌ
አሁን ጤና ይስጥልኝ።
አለ ምን ልርዳ?
አይ እንትን ቴሌዊን ለመጫወት ፈልገ ነበርኩ። እንዴት መጫወት እንዴት ብሩን ልከፈት ቲኬት ለመግዛት ይችላል?
እ፣ ኮከብ ዘጠኝ ሰማንያ አምስት እንሰላሉ ላይ ደውሉ። መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ እየተጫወቱ ነበር።
አሁን መጀመሪያ እየተጫወትኩ ነው።
እሺ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት
አይ፣ በእንትን ነው ወይስ በ data?
ሰባት ቁጥር ላይ ቋንቋ ይምረጡ። አቤት
አይ ለምሳሌ በ data ክፍት ነው ወይስ በ በድረገጽም ገብተው መጠቀም ይችላሉ። ጥያቄና መልስ በ coin ነው። coin ለመግዛት ሁለት ቁጥር ላይ አለ። ከሁለት ብር ጀምሮ አለ እንደው
አይደለም እኔ ለመጫወት ፈልገው እንትኑ ነው እ፣ ምን?
chance- chance ለመጫወት
እኮ እድሎትን ይሞክሩ የሚል ማለት ነው። ግን እሱን ደግሞ ለመጫወት ትኬት መኖር አለበት። ትኬት ለማግኘት ደግሞ ጥያቄና መልስን በተከታታይ አስር ሲመልሱ ነው።
አይ፣ እሺ፣ አመሰግናለሁ።
ምንም አይነት